ጤና ይስጥልን ቤስት ቤት፣ እባክዎ ምን ልርዳዎ?
ጤና ይስጥልኝ ቤስት ቤት agent ለመሆን ፈልጌ ነው።
ኤጀንት አዎ።
እሺ ስም ማን ልበል?
እሺ፣ መር- እ?
ስም ማን ልበል?
አቤል መረጃ መረጃ ለመሰብሰብ ነበር።
እሺ ምንድን ነበር መጠየቅ የምትፈልገው?
አ- አ- መጀመሪያ ምን ምን ማስያዣ ስንት እንደሆነ
ከሰላሳ አምስት ሺህ ብር ጀምሮ።
ሁለቱንም ነው መጀመር ፈልጋችኋልም ስፖርት
አዎ አዎ፣ ሁለቱም አለል install ይደረግልሃል።
እ?
ሁለቱም አዎ፣ ለ virtual ም ስፖርትም
አ- ሁለ